በመክፈኛ ስንት አምስት አስራ አንድ አገኘ።
ይኸውልሽ
ሄሎ
ይህን በልልኝ ከአንተ ነገር ሄሎ፣ ምንድን ብር የተፈለገው?
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
አቤት።
አሸንተ?
አዎ
እሺ፣ ከኢካት ነው የምደውልልሽ።
እሺ እ፣ አንድ ኢሜጂንግ ስካን ፈልገን ነበር።
እሺ።
እ፣ ትመጣላችሁ? ቶሎ እንድመጣ ዋጋው ስንት ነው?
ምን አይነት ነው?
ብሬን ብሬን ስካን ብሬን ሲቲ ስካን እ፣ ዊዝ ዊዝ ኮንትራስት ነው ዊዛውት ዊዝ አውት ዊዛውት ይካተት ነው ያሉት።
ኢካታ
እሺ ሌላ ስልክ ይደወልሎታል። ይሄን ስልክ ላስመዝግብ፣
እ?
የደወሉበትን ላስመዝግብ።
አ ለዚህ ስንት ቢና ይደውሉ እሺ እሺ፣ ይደውልሎታል።
ይመጣል፣ ይደውሉ።
አምቡላንስ አይደል? አዎ ይመጣል።